Βασιλοπούλο.
Hello. እ፣ አ።
Hello. Hello.
አይሰማም?
አይ ይሰማል። ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
ከሁሉ ስፖርት ወደ ቴሌብር ብር transaction አድርገን እ፣ በአየር ላይ ቀርቶብን ነበር።
ከሁሉ ስፖርት ነው ያደረጉት።
አ እሺ ው- ዋ- የሁሉ ስፖርት transaction ላይ ይግቡና
አድርገናል። እንደሱ
ልከዋል።
ልከናል። አዎ።
እሺ ከላኩ ሲስተካከል እናሳውቆታለን። እዛው ቴሌግራም ላይ ጠብቁ።
ብዙ ጊዜ ቆያል። ቆየ በጣም ብለን እኮ ነው።
አዎ ትንሽ ይቆያል፣ ወይ ዛሬ ወይ ነገ ምናምን ነው የሚስተካከለው።
አዎ፣ እሺ በይ፣ እግዚአብሔር ይስጥሽ።
እሺ መልካም ቀን።